ሄሎ፣ አቤት።
ጤና ይስጥልኝ።
ሰላም አሚድ ነኝ። ምን ልርዳ?
እሺ፣ እዚህ voucher ኡ ላይ ፌስቡክ ላይ voucher ላይ የሆነ ኮድና አሻራ ያሳየኝና print አድርግ ይለ print ይለኛል።
ምን ምን?
voucher ውስጥ ማለት ነው።
አዎ አዎ።
የሆነ ኮድ ያመጣና print ምናምን ይላል።
እሺ፣ ኮድ አያመ- ኮድ ስድስት digit ነው ኮዱ?
አዎ እና ቴሌግራም ላይ ልኬላለሁ ልኬዋለሁ።
no ኮዱን ለ- የትም እንዳትልከው። እሺ፣ ኮዱን እ፣ ኮድ- ኮዱ ማለት ብር ማለት ነው። ገብቷል?
ያ እሱን ኮድ- ሌላ ሰው ከወሰደ ሊወስድብ ይችላል ብሩ።
እሺ እና እንዴት ነው ሊሆን የሚችለው?
እሱን ኮድ ይዘህ የ Best Bet shop ወይም ማጫወቻ ቦታ ማለት ነው፣ እዛ ሄደህ እሺ።
ማውጣት ትችላለህ ብሩ።
እንኩ ከላይ ግን የብር መጠን ያሳየኛል እኮ የብር መጠን ያሳየኛል።
አዎ አዎ አዎ ምልህ ብር መጠኑን ያሳየኛል።
እንደዛ እዛ በቮቸር ስንሄድ- method በ voucher method withdraw ስትል የ Best Bet shop ሄደ ነው ማውጣት የምችለው።
እንጂ አይ ያን ነገር እስኪ አንዴ እዛ ከመሄድ በፊት ትንሽ ራቅ ስለሚል ማለት ነው። ቴሌግራም ላይ ከላኩት ስ እንዴ ነው?
ይኸውልህ ቴሌግራም እየነገርኩ ነው እኮ ወንድሜ፣ እሺ እዛ ብቻ ነው ማውጣት የምችለው እያልኩ ነው።
አይ እሺ እዛ ከ- እንትን ካላልከው ኮዱን ይዘህ እዛ ካልሄድክ ብሩን ማግኘት አትችልም ማለት ነው። በጥሬ ገንዘብ ማውጣት አትችልም ብሩን፣ እሺ cancel ግን እንደ ማድረግ ለኔ ማድረግ አችልም።
አይቻልም። አዎ። ቆይቷል አይደል? ቆይቷል። አ- አይ ቆየ ነው።
አዎ አዎ። ኮዱን ይዘህ እዛ shop ሄደህ ብታወጣ ይሻላል።
እሺ ኮዱ ፊደል እና ቁጥር ያለው ማለት ነው።
አዎ አዎ። አንድ ፊደል አለ ውስጡ።
አንድ ፊደል አለው በቃ እየተጫወቱብን ነው። ለዛ ነው system ኡ ምናምን ስለማናቅ መረጃችን ከእናንተ እናገኝ አይ፣ ይላል። በጣም የዚ- ስልክህን እና password ህን ለራስህ መያዝ አለብህ።
አ password እና ያ የ voucher ኡን ነው የ voucher ውስጥ ያለ print print print ይላል። አሻራ ያመጣልኛል።
አይ ስካነር እየተጫወትብኝ ነው የምትለውን እኮ ነው ያልኩህ።
እንኮ እሱን- ስካነር አዎ ቮ- መያዝ ቮቸር ውስጥ አለብህ።
ማለት ነው። scanner ምልክት የለም። የ scanner አለው።
ምልክት አዎ የለም።
አለው። አዎ እና እሱ print የሚል አለ። print አድርገው ይለኛል።
አዎ እንደነገርኩህ ሱቅ ሄደህ ነው ማ- የምታወጣው።
አየ ያን ኮድ ብቻ ስሰጣቸው ይሰጡኛል ማለት ነው።
አዎ አዎ።
አየ እሺ፣ እናመሰግናለን አባቴ።
እሺ መልካም ቀን።
እሺ